ሄሎ ሄሎ ሰላም ጤልኝ አብሮሽ ነኝ።
ታረፈች ከሴም for kids ነበር የምደውለው።
ኬት ሴም for kids የልጆች የክረምት ስልጠና
okay፣ እሺ location ፌስቡክ ላይ አስቀምጠሽ ተጨማሪ መረጃ እንደምትፈልጊ ጠይቀሽ ነበረ።
አዎ ከእንትን ላይ ክፍያው ላይ ሙሉ ቀን እና ግማሽ ቀን ስላላለኝ ነው። ሙሉ ቀን ነው ግማሽ ቀን ነው የሚለውን ነው።
እ፣ እሺ ሙሉን explanation ልስጥሽ ጊዜሽ የማይሻማብሽ ከሆነ እሺ
ሴም for kids ከዚህ በፊት ለክረምት ለበጋ ነበር ኮርሱ ሲሰጥ የነበረው። አሁን ደግሞ በክረምት ኮርስ ይዞ መጥቷል። የምንሰጣቸው ፕሮግራሞች computer programming ከጀማሪ ጀምሮ ከ scratch እስከ advance ድረስ፣ robotics፣ artificial intelligence፣ Python የመሳሰሉት ፕሮግራሞች ይሰጣሉ። በተጨማሪ ደግሞ art፣ music፣ ቴኳንዶ ደግሞ እንደ extra activity ይሰጣል ማለት ነው። አምስት ቦታዎች ይሰጣሉ። አንቺ የት አካባቢ ነሽ?
እኔ ወደ ላንቻ
ስለዚህ ወይ ብስራተ ገብርኤል ወይ ጀርመን አደባባይ ይመችሻል፣ ወይ ደግሞ ቦሌ አዎ። ወይ ቦሌ ወይ ጀርመን አዎ፣ ጀርመን አደባባይ የኔ- የኔታ አካዳሚ ውስጥ ይሰጣሉ ፕሮግራሞቹ። ፕሮግራሙ በሁለት session ነው የሚሰጠው እንዳየሽው ማለት ነው። half day አለ፣ የሙሉ ቀን አለ። half day አዎ።
ሲሆን ከጠዋት ሶስት ሰዓት ጀምሮ እስከ ስድስት ሰዓት ነው የሚሆነው። የሙሉ እሺ።
ቀን ደግሞ ከጠዋት ሶስት ሰዓት እስከ ስድስት ሰዓት ይሆንና ለምሳ እረፍት ካደረጉ በኋላ ከሰባት ሰዓት እስከ አስር ሰዓት ይሆናል ማለት ነው።
okay፣ እሺ። ስለዚህ በ- በአካል የት ነው መምጣት የምንችለው? ራ- እዚህ ጀም
ይቻላል። እ፣ ጀርመን ነው።
አዎ፣ ክፍያውን በተመለከተ አይተሽዋል ወይስ ትንሽ ክፍያውን አይቼዋለሁ። አዎ እስከ ዓርብ discount ኡ ten percent እስከ ዓርብ ድረስ ነው የሚቆየው።
okay።
ቀኑ ዓርብ ማለት ነው።
አዎ ባያመልጥሽ ጥሩ ነው። ካልሆነ ግን አንቺ አሁን እ፣ center ኡን መተሽ visit ማድረግ ይቻላል። የኔታ አካዳሚ ውስጥ ማለት ነው ጀርመን አደባባይ።
እሺ፣
እ፣ የምንሰጠው የእድሜ ክልል ከሰ- ከአራት ዓመት ጀምሮ እስከ አስራ ሰባት ዓመት የእድሜ ክልል ያሉት ልጆችን እንሰጣለን። አንቺ የስንት ዓመት ልጅ ነው ያለሽ?
ሰባት ዓመት
ስለዚህ requirement ን already ያሟላል። ምንም አዎ።
ከዚህ የሚጠበቅ ነገር የለም። ለልጆቹ የሚሰጠው እንዳላቸው የ level እንዳይምሯቸው አቀባበል አይነት መታው test ተደርገው አዎ አቀባበላቸው ነው ፕሮግራሙ የሚሰጠው። መጨረሻ ላይ ደግሞ certified ይሆናሉ። meaning scholarship apply ለማድረግ ቢፈለግ ወይ ደግሞ እ፣ ያላቸው communication ክህሎታቸውን ከሰዎች ጋር ያላቸውን relationship ያለውን ክህሎት አዳብረው ይወጣሉ ማለት ነው። ፕሮግራሙ የሚሰጠው ለአንድ ወር ነው። July first ይጀምራል። በሳምንት አምስት ቀን ማለት ነው።
okay። ስለዚህ ለአንድ ወር ነው የሚቆየው።
አዎ ለአንድ ወር ነው የሚቆየው። በሳምንት አምስት ቀን ይሆናል ማለት ነው።
እሺ፣ እሺ።
አንቺ የትኛውን ፕሮግራም ነበር የፈለግሽው?
እኔ artificial intelligent ነው እንዲማር የፈለኩት። ምንም ቁጥሩ ስላለሁ ምንድን ነው እ መሲሽ ቁጭ በሉ። ይኸው አለ ምን አልሽኝ?
ወይ ሰላም አለ። እሺ፣ ይቅርታ እንዴ ማየ ቁጭ በሉ አለ። አይ ሞልቷል። የሳቸው ቆይ አለ መልሼ ምደውልሽ ስልክ አለ ማየ። ይቅርታ ትንሽ እንትን ሆነን ነው ችግር የለውም።
ስራ የለኝም።
ደውዪልኝ።
በዚህ ስልክ መደወል እንችላለን?
አዎ ደውዪልኝ።
እሺ፣ እሺ።
እሺ፣ discount ባያመልጥሽ